Hello አቤት
አቤት
እየደወላችሁ ነበር እ እየተደወለ ነበር በፊት ዋሽንግተን ነው አዎ
እሺ ሰላም ነው ሰላም ነው CT scan እና አልትራሳውንድ የሚነሱ ሁለት patient ኦች ነበሩ ከሚኒሊክ ሆስፒታል ነው የምደወለው
አልትራሳውንድ የለም በዚህ ሰዓት
abdominal ultrasound የላችሁም እ? የለንም አልትራሳውንድ
OK CT ብቻ ነው አዎ ሲሆን አሁን የለም።
አሁን የለም CT scan ይችላሉ አልትራሳውንድ ግን አሁን የለንም
OK እ፣ እሺ አምቡላንስን ያስፈልገናል እሺ
እ፣ ይምጡ ወይስ
እ?
ምን አይነት ነው የምትፈልግ
ምን አይነት ነው የሚመች CT ው ነው አዎ head CT without contrast
እሺ ስልክ ልስጦት እንዴ ሌላ ስልክ
ስልክ አዎ በዛውም የአልትራሳውንድንም ይጠይቋቸዋል
እ፣ እሺ አንዴ አንድ ደቂቃ
የእንትን ከሆነ ግን ይዤ እ፣ እ፣ የቤተክርስቲያኑን ለአምቡላንስ እርግጠኛ ነው ታዲያ እንዲመጣ አምቡላንስ
አዎ እ፣ በቃሽ በዚህ ስልክ ይደውሉሎት እ፣ አዎ እሺ ይደውሉሎታል በቃ
እሺ እሺ ስለዚህ ይላካል አሁን ስልኩ ነው
አዎ ይመጣሉ
እሺ ከዛ ደግሞ ከ midnight በኋላ half price ብላችሁን ነበር
አይ እንደዛ ከሆነ አምቡላንስ አይመጣም
ካለ አምቡላንስ ነው አዎ በራሳቸው የሚመጡ ከሆነ
ነው ወደ half price አዎ እና without contrast ነው ያው without contrast ያለ without co- እሱ without contrast ችግር የለውም እኛ የምንፈልገው እንደዛ ነው በቃ በራሳቸው የሚመጡ ከሆነ እንደዛ ነው
እሺ መልሼ እንደውልሽ እሺ